hello አቤት ከችፕችፕ ነው የደወልኩት ሙኒራ ከችፕችፕ ነው የደወልኩት ከየት
ከችፕችፕ እሺ
ችግር ተፈጠረ ከእኛ order ካረጉ ትንሽ ቆይተዋል እና ለምን የሚለው
ችግሩማ በሶስት እንኳን ሆነን እንገዛ ምናምን ሰባት ዘጋችሁ ስለማይቸን እንደዛ ደግሞ ግሩፕ ሳይዱ አዎ አምሶት ቢሆን ሶስታችን ተቀናጅተን ከበላይ እሱም መለን ምናምን እሱ የሚጠቀምበት ቢሆንም ስብስብት ለምን አይሆንም? ስብስብ ሳይዙ ጥሩ ነው።
ሌላ የሚስተካከል ነገር ብሎ ነገር አለ ያሉት ነገር አይ ሌላ ምንም እሱም ብቻ ነው። ከጓደኛ ቀበሱ ምክንያት ነው
በቃ ነው እናስተካክላለን። እሺ እሺ መልካም እሺ